ጤና ይስጥልኝ አሪፍ ቤት ሳምራይት ነኝ ባኮ ምን ልርዳው?
ከምን
ጤና ይስጥልኝ
አላ አፋን ይሰማል?
ኦሮሞ አፋን ኦሮሞ
አዎ፣ ኦሮምኛ ተናጋሪ ነው። እሺ መልሰን እንደውላለን
እ?
መልሰን እንደውላለን።
እንጂ
ምን አሉኝ?
ፕሮቲ እኔን አፋን ኦሮሞ አፋን አማራም ባይሆን
አዎ፣ መልሰን እንደውለን ከኦሮምኛ ተናጋሪ ጋር እናገናኘታለን ደንበኛችን